Hello መሰረት ነው የምታዘ መሰረት እንዴት ነሽ?
አለሁ እግዚአብሔር ይመስገን። ሰላም ነው?
እግዚአብሔር ይመስገን። አስራ ሶስት ሀምሳ ዘጠኝ የሚል order እሺ ተቃራኒ order ሆኖብኛል። ታውቂልሽ ይቻላል አስራ ሶስት አንዳይ አስራ ሶስት ሀምሳ ተቃራኒ ነው።
አዎ አዎ እሺ አንዴት የምታገሰኝ አንዴ ጠብቀኝ። ስምህ ማን ነው?
ታሪክ እ?
ታሪክ ታሪክ ታሪኩ አንዴ ጠብቀኝ። እሺ እሺ connection ቢሆን ትንሽ ታገሰኝ አንዴ እ እ
አንዴ ጠብቀኝ። እሺ አንዴ ትንሽ አሁ- አስራ ሶስት አስራ ሶስት ሀምሳ ዘጠኝ ነው ያልከኛ አዎ እ?
አዎ አዎ እሺ የሰራኸውን ንገረኝ።
አስራ ሶስት ሀያ ስድስት
አስራ ሶስት ሀያ ሶስት እየሰራ ነው።
አዎ አዎ እሺ እሺ
አቤት
ታሪኩ ከሴንቸሪ ያለው ነው አዎ አዎ እንዴ ጣል ይፈልገው አዎ
ሄሎ ታሪኩ አቤት አስወጥቼ እልሃለሁ።
እሺ አመሰግናለሁ
ስራዬ ነው።